hello
ወይ
ጸዲ፣
ወይ እቃ ይዞ የመጣ ሰው አለ እንዴ?
አዎ መተው እንትን ብለዋል። ተረክብ አዎ።
የተልባውን ነው አይደለ?
እ?
የተልባውን አዎ ነው አዎ አዎ ሰጥቷል።
አዎ፣ መተው አስ- አስረክቧል። ሲም ግን አዎ።
ፈጠን እ?
ሲሙን ግን አል- አልፈጠንም። ሲሙን
እንዴ ለምን አልጠየቃችሁትም?
ሄደ ቆይ እሺ።
አሁን ደ- በቃ ደውለንላታል።
እስቲ ቆይ እሺ፣ ልደውልላትና ትደውልለት
አይ ደውለንላታል።
ነግራችኋታል።
አዎ አዎ በቃ እሺ፣ እንትንስ መረጃውን አገኛችሁ ይላክለት ምናምን አዎ አዎ በቃ እሺ። እሺ